hello hello ወይ ወይ ኢሳያስ ሰላም ነው?
አማን እንዴት ነህ?
አለን ይመስገን። ከቤት ቤት ነበር የምደውልልህ።
እሺ እሺ እ፣ እ፣ ጥያቄ አሁን ምንድን ነው? አስራ ሁለት ሺህ ብር አውጥቻለሁ ነው ወይስ እምቢ አላወጣም ምን አለኝ ነው?
ለወጣ ስል እምቢ አለኝ። ብዙ ጊዜ እንደዚህ ያደርገኛል ማለት ነው። ለወጣ ስል ምን ይልሃል?
እና- እናንተን ካላወራሁ እንትን አይለኝም። እኔ confir- okay confirmation ነው የሚልክ supported ምናምን ምናምን ነገር ብሎ ከላይ የሆነ ጽሁፍ ነገር ያመጣልኛል ማለት ነው። withdraw ላይ ቤት ቤት ቁጥር ሰላሳ ሁለት ቤቱ ነው።
አያ ሁሌ ነው እንደዚህ እንትን የሚለኝ። ግዴታ እናንተን ማውራት አለብኝ ማለት ነው።
withdraw ስታደርግ ግዴታ እኛ confirm ማድረግ ከ- በእኛ side confirmation ይጠይቃል። እሺ ለዛ ነው አይ አይ፣ ያንተን እንትን ያለህን ቆይ ላ- ልልክ እሺ እሺ
አስራ ሁለት ሺህ ብር ነው።
አይ አይ፣ አዎ የእኛን confirmation ስለሚጠይቅ ነው። ይኸው አሁን confirm አድርጌልሃለሁ።
እሺ thank you ገብቶልሃል። እሺ check አድርገው።
እሺ ግዴታ እናንተን ማውራት አለብኝ ማለት ነው።
አዎ፣ ከዚህ አዎ፣ በኋላ አዎ፣ ከስንት አዎ።
ብር ባለሽ ይሆነ እም፣ በፊት ከአስር ሺህ በላይ ነበር። አሁን ገና ግን system update እየተደረገ ስለሆነ ሶስት መቶ ብር የምታደርግ ይጠይቃል። እሺ እሺ እሺ እሺ እሺ መልካም አመሰግናለሁ። እሺ እሺ